እኔ ስልኝ ጄሲ የብርሃን መርጃ ማቅረብ አቆድ የሚያናደሩት
ሰላም ነው አባ። አሁን ደውዬልህ ነበረ።
ኦኬ እሺ።
ስንት ሰዓት ነው ከቢሮ የምትወጡት?
እ ሌላ ጊዜ የምንወጣው እስከ ሁለት ሰዓት ከአንድ ሰዓት ድረስ አለን። ዛሬ ግን በጊዜ ነበር የምንወጣው።
ዛሬ በጊዜ ነው የምንወጣው።
አ ስንት ሰዓት ድረስ?
ሜቢ እስከ አንድ ሰዓት ከአርባ አምስት ምናምን እስከ አስር ከአርባ አምስት ይቅርታ።
አስር ከአርባ አምስት እሺ። እንዳትወጣ እሺ። እየደረስኩኝ ነው እኔ። receipt ኡን የት- ሰጠኸኝ እንድትወጣ።
የት አካባቢ ነሽ?
ያው ስቴዲየም አልፌ እንትን ብያለሁ። ወደ ሀያ ሁለት ጋር እየገባሁኝ ነው።
እሺ አስር ደቂቃ ምናምን ብቆይ ነው ትንሽ መንገድ crowded ካልሆነ እሺ እንትኑን እ፣ አልመታም ስላለኝ ፓስፖርቱ ላይ በእናትህ አደራህን ጥለህ እንዳትወጣ
እሺ ችግር የለም።
እሺ።